ሄሎ ምን ኮንሽ እየጠፋ ነው እዚህ ሄሎ ሄሎ
አንተ መደዴ
ወየ
መደዴ ዘራችሁ ይጥፋ።
ትቆራበታለህ እኮ ስራ
ኧረ መደዴ ዘራችሁ ይጥፋ።
ዛ- አ- ዛሬ አረጋግተሃል እንዴ?
አይደለም የኔ እናት አለበላ አለበላ ምግብ አልሰጠችም።
እ?
የኔ እናት የሱልካ ባተ አለበለችም
እ?
አለበላችም።
ምን እንደምትለው አይሰማኝም። ምን እንደምትለው አይሰማኝም።
አለበላችም ወደ መደዴ ነው የምልህ።
ድምፅ አይሰማም። በእናትህ ምንድን
መደዴ እናቱ ስበዳ
አ፣ የትናንቱ ታረቄ ትራፊ አግኝተሃል እንዴ?
አፈሪ ብላ ዝርዬ ይጥፋ።
ይሄን ልደውልበት ስልክ አዳምጥ።
የምትኩ ዘር የምትኩ ነፍሱ ዘር ይጥፋ።
አዳምጥ መጀመሪያ
አንተ መደድ ሄሎ።
እንዲ መርዞ ናቸው የኔ እናት የሰው ካባተ ማንም ምን ነበር የምታበላ እ? ሄሎ
እየተሳደብክ ነው እኮ።
እና የሰው መሬት እንዳይታረስ እኔ ያረኩ መደድ ታረሰ እኮ አረስኩ አይደል እንዴ?
መደድ አያ እ?
ሄሎ።
መርዞ ናቸው አ- መርዞ አዳምጥ ናቸው መጀ-
እ?
አዳምጥ መጀመሪያ በቢሮ ስልክ ነው የደወልኩልህ ያለ በእኔ ስልክ አይደለም። አታወራ እንደት ያለ ወሬ መጀመሪያ አዳምጥ።
እርሻው እ? አ በቢሮ ስልክ ነው እንደዚህ ያለ ወሬ አይወራም።
ቢሮ አይደለም እኮ አሁን።
ይኸው ይኸው ማርያምን ይኸው ስልኩን ስልኩን ይኸው እስኪ ምንድን ነው የሚልህ? ዜሮ አንድ ዳር የሚመጣልህ መያችንም እንኳን ስልክ እንኳን ሲደወልልህ አታይም አይደል? ዝም ብለህ ታነሳለህ።
ወያኔ ነህ?
አየኸው
ወያኔ ነህ? ወንድም በደሌ ነው። አባ- ይህ ዝርያ አጎትቼ ምናምን ወይ ሰባት ሴት ነህ? ሰባት ሴት ነሽ? ሰው ነህ?